የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወድሽው አካሌን በሙሉ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ለሽታ ለኔ ቅጣል ሸቦይ ተዘታ ንቦኝ መጥቼ እንዳይሽ ፈገግ ቆየ ጥርስሽ በጣለው ጠብቄኝ ባረሬ ታዲያ እንዳልመለስ ናፍሬ ተጣልቷል አይኗ ካይኔ ጋር ሳርኩኝ እንዴት ነጋር ንገሯ ካለሁት በለኝ በእሷና ውራፍት የማገር የቱን ተወዶ ወይ ቆይ የቱን ይጠላ ወይ ቆይ መላ ካላትሽ ወይ ቆይ በውባት ሞላ ወይ ቆይ የንጋት ኮከብ ወይ ቆይ የንጋት ልጅ ወይ ቆያ